አለኝ ጌታ የሚራራ በመልካም ምክሮ እኔን የሚመራ ሞቴም በሞቶ የሻረልኝ አመልከዋለሁ ጌታ ኢየሱስ ከልቤ አመልካለሁ ከልቤ ከልቤ እሰግዳለሁ ከልቤ ከልቤ ዘምራለሁ ከልቤ ከልቤ እልልላለሁ ከልቤ ከልቤ አመልካለሁ ከልቤ ከልቤ ዘምራለሁ ከልቤ ከልቤ እሰግዳለሁ ከልቤ ከልቤ እልልላለሁ ከልቤ ቢዘረዘር አያልቅም ኢየሱስ ሥራ ውለታውን በቆጠረ በየተራ አልዘልቀውም ዝም ብዬ ላመስግነው ይላለኝም ለኢየሱስ የምከፍለው አልዘልቀውም ዝም ብዬ ላመስግነው ይላለኝም ለኢየሱስ የምከፍለው አለኝ ጌታ የሚራራ በመልካም ምክሮ እኔን የሚመራ ሞቴም በሞቶ የሻረልኝ አመልከዋለሁ ጌታ ኢየሱስ ከልቤ አመልካለሁ ከልቤ ከልቤ እሰግዳለሁ ከልቤ ከልቤ ዘምራለሁ ከልቤ ከልቤ እልልላለሁ ከልቤ ነፍሴን ካዳኝ ወጥመድ እያዳነ በምሕረቱ ሕይወቴን እየከለለ አሻገረኝ ማዕበሉን በእጁ ይዞ ኤልሻዳይ ነው ኢየሱስ እንተስኖት አሻገረኝ ማዕበሉን በእጁ ይዞ ኤልሻዳይ ነው ኢየሱስ ምን ተስኖት አለኝ ጌታ የሚራራ በመልካም ምክሮ እኔን የሚመራ ሞቴም በሞቶ የሻረልኝ አመልከዋለሁ ጌታ ኢየሱስ ከልቤ አመልካለሁ ከልቤ ከልቤ እሰግዳለሁ ከልቤ ከልቤ ዘምራለሁ ከልቤ ከልቤ እልልላለሁ ከልቤ አይሆንልኝም ከእርሱ በቀር ሌላ ማምለክ መስዋዕቴን ለጣዖት ከቶ አልሰዋም መሰዊያዬ አንድ ነው ለእርሱ ሰዋለው መልካሙ ማዛ ምስጋና ያውደው መሰዊያዬ አንድ ነው ለእርሱ ሰዋለው መልካሙ ማዛ ምስጋና ያውደው አለኝ ጌታ የሚራራ በመልካም ምክሮ እኔን የሚመራ ሞቴም በሞቶ የሻረልኝ አመልከዋለሁ ጌታ ኢየሱስ ከልቤ አመልካለሁ